የማስታወሰው ከልቤ የማይጠፋው ዘላለማ የው ፍቅር ነው ሲነጋም ሲመሽም ሁል ጊዜ ማስታወሰው ከልቤ የማይጠፋው ዘላለማ የው ፍቅር ነው እንዴት ይረሳል ያደረክልኝ በቀራንዮ የከፈልክልኝ ፍቅር በሕይወቴ ዛሬም ትኩስ ነው ግን ካላጠረኝ እንዳልተረከው ብዘምር ቃላቶች ያጥሮኛል ብናገር ቃላቶች ያጥሮ